ብዬ ነው እንዳትጣላ። ሀላ hello፣ ጤና ይስጥልን።
እግዚአብሔር ይመስገን።
ከ We Plus Solution ነበረ የምደውልለው። We Plus- ምናሽኝ ማ ከ We Plus Solution ነበረ የምደውልለው። We Plus Solution application ላይ ከዚህ በፊት ተመዝግበው ነበር አይደለ?
እሺ አሁን ላይ የተመዘገቡትን service ኦች system ላይ active እያደረግን ነበር እና አንዳንድ ያልተሟሉ መረጃዎችን ጠይቅሽ ብዬ ነው።
ውይ ስራ ላይ ነኝ እናቴ፣ በኋላ ልደውልልሽ።
ውይ ስራ ላይ ነኝ። አልችልም፣ ዛሬም ነገም አልችልም።
እሺ።
እሺ